ሄሎ ሄሎ
ጤና ይስጥልኝ። ከአሪፍ ነበር ምን ደውለው ደንበኞች እግዚአብሔር ይመስገን።
ኢግል ትሬዲንግ ፒኤልሲ ነው።
ኤልገል ኤልገል ኤልገላ እሺ ደንበኛችን ከ- ፒዮ እሺ ስለ ፒዮ ፖዝ- ፖዝ ማሽኑ ልንጠይቁት ነበረ ችግር ካጋጠሙት።
ከየት ከየት ነበር የደወልሽው?
ከአሪፍ ፔ ነበር የምንደውለው ከአሪፍ ፔ
ሄሎ ደንበኛችን ከአሪፍ ፔ ነው የደወልነው እና POS- POS machine ኡ ላይ ያጋጠመው ችግር ካለ ለመጠየቅ ነበረ።
አይ ምንም እስካሁን የገጠመን ነገር የለም።
እሺ የተጠቀሙበት ነው።
አዎ ችግር ካለ እንደውላለን እኛ ራሱ እንደዚህ የከፋ እንትን የገ- የገጠመን ነገር የለም።
እሺ እሺ መልካም ቀን።
ችግር ካጋጠሙት ደውለው contact ማድረግ ይችላሉ። እኛን እሺ እሺ እሺ እናት
እሺ፣ እናመሰግናለን።
መልካም አሜን።